ወጣዋለሁ አሁን አዎ ከዚህ በኋላ block ጻፉ ኮንዶሚኒየም ሲሆን block ጻፉ ጤና ይስጥልኝ ከ BGI ነበር የምንደውለው አሁን ደውለን ያለበትን ደረጃ ጠይቀን ነበረ እና የጥገና ክፍል ከቄራ ተነስታ አሁን ወደ እርሷ እየመጡ ነው
እኮ እኔም እየጠበቅኩ እኮ ነው።
አዎ፣ ይደውላሉ። አዎ፣ አሁንም ይደውላሉ። ስልክዎትን ያንሱ ሲደውልልዎት።
እሺ፣ እሺ፣ ይህንን ለመንገር ነው። እናመሰግናለን። እሺ እሺ።